ስንቴ ልማርክሽ ልማርክሽ በውበትሽ ስንቴ ልሽ በኩራት ልሽ በኩራት እያጣው ቃላት ለዘመኑ ነሽ ቁንጂና ነሽ ቁንጂና እንኳን ደጅሽን ለሚጠናው ላልፎ ያጁም ነሽ ትዝታ ነሽ ትዝታው እንኳን እንደኔ ለተረታው ከውብ ገላ ጠረን ከከንፈር ትኩሳት እንደ ቀሰሙት ማር እንደ ጫሩት እሳት እቲ አነጋገርሽ ይጥማል ይፋጃል። ስሚሽ ልሁን እንጂ ሌላ ምን ይበጃል? ሌላ ምን ይበጃል? ሌላ ምን ይበጃል? ሌላ ምን ይበጃል?